በስመ አብ የሆነ
ሄሎ ሄሎ
ሄሎ፣ ጤና ይስጥልን። ችግር ሰላም ነሽ እመቤት?
ሰላም።
ነጋ የሚባል driver ደውሎልኝ ነበረ።
እሺ ገና የት መሰለሽ አብነት ከአብነት አዋሽ ከአዋሽ ጦር ኃይሎች ከዛ ነው ተመልሶ የሚመጣውና
አዎ፣ እንደገና ደውሎልኝ ነበረ እንትን ብሎ የስርጉትን በምንድን ነው የላክሽው? የስርጉት እንትን ያደረገችው የፖቴቶ
የስጉትም እሱ ነው የያዘው ኦርደሯ።
እሱን የያዘው እኮ አንድ ቢ- አንድ ላይ ስለሆነ እሱን ቼክ ላድርግሽ ብዬ አዎ፣ እሱ የያዘው ያው እሱ ሲደርሳለታ ግን ከአስራ አንድ ሰዓት በኋላ ከሆነ ኦፊስ ነው ሎኬሽን እንትን እናደርግ እኛ ከአስራ አንድ አይ በኋላ ከዛ ከሆነ ሲደርስ ስለያቀሳቱን እ? ቦታውንም በትክክል በቃ ደርሳችሁ አይመስለኝም እንግዲህ ችግር የለውም።
ሲጨርስና እሺ እሺ ቴንኪዩ እሺ
እሺ ወይም